ሄሎ
ሄሎ ጤና ይስጥልኝ እባክዎ ስምን ልርዳው?
ወደ ከማ ቃ በብትባህ በፖልታዎች በቃ ብልካ ብዝመልኣ ኳስ በቃ ለተወሰደኒ በዚህ ገርኩም ለተዓፅሪ
ብር የተወሰደቦት ነው?
እ ብር እየተቆረጠቦት ነው?
እዎ እዎ
እሺ አንድ መስመር ላይ ጠብቁኝ ልይዘው። እ የቴሌቪዥን ደንበኛ ስለሆኑ ነው። በሳምንት አስር ብር እየቆረጠ በቀን ሁለት ስልክ ስለሚሸጡት ነው።
አዎ
የቴሌቪዥን ደንበኛ ስለሆኑ ነው የሚቆርጠቦት።
ልቃሕኒ ልቃሕኒ ወሲሎም ብኡስ በቃ መዓልቲ መዓልቲ በቃ ተቅሾም ተቅሽ በቃ ተቆረጥ እሺ ይቅርታ ትግርኛ አልችልም፣ ግን የቴሌቪዥን የሚባል game አለ። እሱ ላይ እሺ እሺ እሺ ደንበኛ ስለሆኑ ነው ይቋረጥሎት።
እ እ
እሺ እሺ
ይቋረጥሎት ወይ
ኔትወርክ ዲ
እ ይቋረጥለው ይቋረጥሎት ወይ?
ሞሜ እንስስ ክትዓፅለኒ ኢኹም መዓልቲ መዓልቲ በቃ ብክልተ ቅርሺ ብሰለስተ ቅርሺ ሓሙሽተ በቃ
እኮ የቴሌቪዥን የሚባል ጌም አለ። የእሱ ደንበኛ ስለሆኑ ነው፣ ሳምንታዊ ደንበኛ ስለሆኑ አስር ብር ተቆርጦ ሁለት ሁለት ስልክ ስለሚሸጡት ነው።
እሺ እሺ